ሄሎ ሎ ጤና ይስጥልኝ።
አብሮ ይስጥልን። ሀያ ሲስተር አያት ሆስፒታል ነው?
አዎ እሺ ካሪፍ ፔ ነበር የምደውልሎት። ሎዛ እባላለሁ። አሁን ደውለው ነበረ።
ሪስታርት አድርጌ አለችኝ እና ከዛ አሁን አሁን ወስዷል። ኢቴም አሰራሎት አዎ አሁን ምን አሉ?
አሁን ወስዷል። አዎ አሁን ይወስዳል።
አሁን ሰራ ቅድም እምቢ ብሎኝ ነበር።
እሺ።
አዎ
ድምፁን ተቆራረጠ አመሰግናለሁ።
ደመኛችን።
እሺ አመሰግናለሁ።
እሺ እሺ፣ እኛም እናመሰግናለን ደመኛችን ስለሰራሎት ደስ ብሎናል።